ጤና ይስጥልኝ። አዲያማ ትሬዲንግ ባኮ ምንለታው እንዴት ዋልሽ?
እግዚአብሔር ይመስገን።
አሉ እግዚአብሔር ይመስገን። እባክሽ እንትን ክፍያ እንደመጣ ልጠይቅ ነበር።
እ
ክፍያ እንደደረሰ ልጠይቅሽ ነበር። ሰሌዳ ልንገርሽ።
እሺ ሰሌዳ ንገር።
ኮድ ሶስት A ሀያ አራት ሶስት ሀምሳ አምስት
የት ድርጅት ነው የምሰራው?
የት እንደሚሰራ አላውቅም። ውሃ ስራዎች ነው ግን ወደ እንትን መሰለኝ ያለው ወደ ጋምቤላ አካባቢ ጋምቤላ ወር ወደ እንትን። ሁለተኛውን ድንገርሽ ሌላ ሰሌዳ አለ እሺ
ሰባ ሁለት አንድ ሰባ ሶስት እሱ ደግሞ ጊቤ ሶስት ላይ ነው የሚሰራው።
እሺ አጣጥቄ መልሼ ልደውልልህ።
እሺ ስልኬ ይገባል አይደል እዛው ጋር አዎ ይታያል። አዎ።